ሄሎ
ሄሎ፣ ሰላም ነው?
ደህና እግዚአብሔር ይመስገን።
ኤርሚያስ አለ እንዴ?
ኤርሚያስ? አዎ።
እስቲ ልታገናኝ ትችላለሽ?
ማን ልበል?
አይ የቢሮ ስልክ ነው። ከወዳ vehicle manufacturing የምደውልለት።
እሺ፣ ይጠብቃል።
አሎ hello፣ ሰላም ነው እንዴ?
አሎ አሎ፣ hello፣ ይሰማል?
ይሰማል።
ሰላም ነው?
ሰላም ነው፣ እግዚአብሔር ይመስገን።
ከወዳ vehicle manufacturing ነበረ የምደውልልህ።
እ እ
ከወዳ vehicle
እሺ፣
እንትን አይ ቲክቶክ comment ላይ የ charge station ማለት ፈልጋለሁ ብለህ ነበር።
ምን ምን ላይ
ቲክቶክ comment ላይ የ charge station
አ፣ ኤሌክትሪክ መኪና?
አዎ
አዎ፣ እዚህ ሀረር ላይ አሁን ሊጀመር ነው ሲሉ፣ እንዴት ነው እኛም ቻርጅ እ፣ እንትን ለማለት አግኝተን እ፣ ተጠቃሚ መሆን የምንችለው ለማለት ፈልጌ ነው፣ ለመጠየቅ ፈልጌ ነው።
okay እሺ። አሁን charge station መገንባት ከፈለክ ማለት ነው ሁለት አይነት ነው ያለው የባጃጆች እና የ normal ባለ አራት እግሮቹ ማለት ነው።
አዎ፣ እኔ ባለ አራት እግሮቹን ነው።
okay የባለ አራት እግሮቹን ፈልገው።
አዎ
okay የባለ አራት እግሮቹ አሁን እ፣ ለመገንባት ከፈለክ እ።
እ፣ ካፒታሉ አራት መቶ ሺህ ብር ነው የሚያስፈልገው እሺ
እና በሰዓት አርባ ኪሎ ዋት ነው የሚሞላው እሺ
እና ይሄ ናቸው እና አንተ ደግሞ ቢሮ በአካል ብት- ብናወራ አሪፍ ነው። እንደዚህ ቢሮ የት አዲስ አበባ ነው?
ከፈለክ አዲስ አበባ ለቡ አርሴማ ቤተክርስቲያን ፊት ለፊት እሺ ለቡ በዚህ መብራት ቁጥር አዎ፣ በ- በ- በ message ላክልኝ አድራሻችሁን ስለምመጣ እሺ፣ ቀጥታ እናንተ ቢሮ እንድመጣ።
እሺ ቁጥሬ ልክልሃለሁ፣ ደውልልኝ፣ ችግር የለውም። ቴሌግራም ላይ እሺ ማውራት አለ።
በቃ እሺ እሺ እሺ ወንድም እሺ።
እሺ እሺ ወንድሜ